አክብሮ ቢመታ ምናዚምለት እኔን ርቀኝ በሰማይ ላለው ታላቅ ንጉሥ ክብር ይድረሰው ለኢየሱስ ክብር ይድረሰው ለኢየሱስ ቢታሰስ ቢፈለግ በምድር ዙሪያ ሁሉ ማነው እንደ ኢየሱስ ይረዳ ኃይሉ ብቃቱ ሳይኖረው ጥላቴናው ዳዊት እግዚአብሔር ኃይል ሆኖት ዋግቶ ረታለ በገናው ይደርደር ከበሮው ይመታ ላዚምለት እኔን ርቀኝ በሰማይ ላለው ታላቅ ንጉሥ ክብር ይድረሰው ለኢየሱስ ክብር ይድረሰው ለኢየሱስ በኃይል በብርታቱ ስሙ የገነነ እርሱ ማን አለ በጽድቅ የታመነ ባለ ብዙ ምሕረት በምክሩ ግሩም ነው እንደ ብርቱ አምላክ ስሙ እግዚአብሔር ነው በገናው ይደርደር ከበሮው ይመታ ምናዚምለት እኔን ርቀኝ በሰማይ ላለው ታላቅ ንጉሥ ክብር ይድረሰው ለኢየሱስ ክብር ይድረሰው ለኢየሱስ ግርማው ገናና ነው ክብሩም እጅግ ታላቅ በኃይሉም አስፈሪ ጠላቱን የሚያደግ ማተሙን የፈራው የይሁዳ አንበሳ ያንስበታል ለብሱ ገመድ መነሳ በገናው ይደርደር ከበሮው ይመታ ላዚምለት እኔን ርቀኝ በሰማይ ላለው ታላቅ ንጉሥ ክብር ይድረሰው ለኢየሱስ ክብር ይድረሰው ለኢየሱስ ከእርሱ የሆነውን ለእርሱ ብሰዋለት ዝማሬ ጭብጨባ ባቀርብለት ብዘል ባሸበሽ ደግሞስ ብሰግድለት ለጌታ ኢየሱሴ እጅግ ሲበዛበት በገናው ይደርደር ከበሮው ይመታ ላዚምለት እኔን ርቀኝ በሰማይ ላለው ታላቅ ንጉሥ ክብር ይድረሰው ለኢየሱስ ክብር ይድረሰው ለኢየሱስ በገናው ይደርደር ከበሮው ይመታ ላዚምለት እኔን ርቀኝ በሰማይ ላለው ታላቅ ንጉሥ ክብር ይድረሰው ለኢየሱስ ክብር ይድረሰው ለኢየሱስ በገናው ይደርደር ከበሮው ይመታ ላዚምለት እኔን ርቀኝ በሰማይ ላለው ታላቅ ንጉሥ ክብር ይድረሰው ለኢየሱስ ክብር ይድረሰው